ጤና ይስጥልን ዋሽንግተን የህክምና ማዕከል እባክዎ ምን ልርዳዎት?
እንትን ኖራቸውን እንደ ቲታንስ የሚኖር ግሎብ የሚባለው ምን ታንስ ቫክሲን ነው?
እ እ ቫክሲን ነው ምርመራ ነው?
እ አ እንትን ምርመራ እና እንትን ካለ ለመከተብ ማለት ነው።
ክትባት የለንም።
እ እ ክትባት የለንም።
የላችሁም?
አዎ ምርመራዎች ማለት ምርመራ ማለት
ምን አለኝ?
እ ምርመራ አለው እንዴ?
አይ የለውም።
የለም?
vaccine የለንም የለንም። አዎ
okay ምርመራው አላችሁ?
እ check ላድርግልህ መልስ ትደውልልን?
እሺ እሺ